ሄሎ
ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
የምደውለው ከዊፕላስ solution ነው።
እሺ፣ ዊፕላስ አንድ application develop አድርጓል እና እዛ app ውስጥ እና- የእናንተ store እንድታስተዋውቁና እንድትገበያዩበት እንደ like እንደ ጂጂ አይነቶች ማለት ነው። እ፣ ምዝገባ አሁን ላይ በነፃ ነው እና እ፣ መመዝገብ ከፈለጋችሁ ነበረ።
ደስ ይለኛል። መዝግቢኛ።
እሺ፣ እ፣ link ልላክልና app ኡን አውርደህ ትመዘገባለህ። እዛ ላይ ነው ምዝገባው።
እሺ፣ post ማድረግ ይቻላል አሁን?
አሁን ላይ እ፣ ገና ነው። የሚቀጥለው ሳምንት ጀምሮ ነው የምንጀምረው እሺ፣ ከሰው ማለት ነው። አሁን ምዝገባ ላይ ነን።
ወርካፕ ሾ አክቲቪሊ ቴሌግራም ላይ እሺ ልካለሁ። አመሰግናለሁ።